ሄሎ ሰላም ጤና ይስጥልን።
ሄሎ ሄሎ ወይ ሰላም ነው?
ሰላም ጤና ይስጥልን። ከችፕችፕ ነበር የምደውሎት።
እሺ ይቅርታ ስለ ችፕችፕ አንዳንድ ጥያቄ ጠይቆት ነበር። ችፕችፕ እንዴት ነው በአሁኑ ሰዓት ላይ መስተካከል ያለበት ነገር የሚለውን እንድነግሩ እንዳሳውቁን ነበረ።
እ፣ ጥሩ ነው። እንጃ ምንም ያን ያህል አሁን ላይ ጥሩ ነው። የተበላሹ ነገሮችን እስካሁን ድረስ okay እ፣ ከዚህ በፊት ያጋጠሙት ነገር የለም? ችፕችፕ ላይ መስተካከል አለበት፣ ከዚህ በላይ እንደዚህ ብታደርጉ አብረን መስራት እንችላለን፣ ምናምን ደንበኝነታችን ይጠነክራል ብለው የሚያስቡት ነገር አዎ፣ ካለ?
ሌላው ይሄ በአንድ አንድ ሰው ብዙ እም፣ ፓኬጆችን ይሄ አሁን ይሄ team ኡ ብቻ ሰው መፈለግ ስለሚሆን እሺ item ኦቹ በአንድ ነገር ሆነው እም።
ከሁሉም item አንድ ሰው ብቻውን ማዘዝ ቢችል
okay እ፣ እሱ እኮ በ individual ማዘዝ ይቻላል እኮ ያው ለ discount አይደለ ስራው?
okay so personal ላይ ሲያዙ እንትን ይላል ይወደዳል። ዋጋዎቹ ላይ በጣም አዎ ሰዎች እና አሁን ጨመረ።
ለምሳሌ አዎ ፓኬጅ ሽንኩርት ሲታዘዝ በስሩ ቲማቲምም፣ ሌሎች ሌሎች ነገሮችን አብረው okay ቢሆኑ አዎ ወይ እሱ ሶስት እሱን item individual ላይ ነው ያስቀመጥነው እና እሱ አዎ price ኡ ቢቀንስ ብለን እናቅርብሎት።
እሺ እሺ okay በዛ መልኩ ቢሆን እሺ። እ፣ ችፕችፕ ሌላው application ላይ ተጨማሪ የሆነ product ቢኖር ብለው የሚያስቡት እ፣ product ካለ ወይንም ፈልገው ያጡት product ነገር ካለ እስኪ ያሳውቁን።
እም፣ አይ የለ እኔ እንጃ እስካሁን ድረስ እም፣ የፈለ- የፈለኩትን አላጣሁም።
የፈለጉትን product እያገኙ ነው።
አዎ አዎ የለም እስካሁን okay መስተካከል ያለበት ነገር የለም። እ፣ driver ኦችን በስርዓት እያቀረቡ ነው። እንዴት ነው ያለው ነገር?
ያው ቢሮ ላይ ስለሆነ ብዙም እኛ ቤትና እም፣ ያመጣሉ እም።
ቤትም ያመጣሉ ቢሮ ላይም ያመጣሉ።
ምንም ያው አይነት ችግር መዘግየቱ የለም ነው ቢኖር የሚል።
አሁን ደህና ነው ማለት በየጊዜው እየተሻሻለ ነው ያለው። ከድሮ እሺ አሁን የተሻለ አለ።
እሺ፣ ከልብ እናመሰግናለን። መልካም ቀን ይሁንልዎት።
መልካም